hello ወይ ምን ልታዘዝ ነው? ሰዓት ላይ መሲ ስልሳ ሶስት ሀምሳ አንድ
ስልሳ ሶስት ሀምሳ አንድ ምን ሆነ?
pin አድርጊልኝ። ጋራ ማርት ነው ያለው ሰውየው እና ከጀሞ ነው የሚነሳ። ሀምሳ አምስት ነው የሚለው ቀን ራሱ በዛ ነው በዛ መጀመሪያ ነው የተሞላለህ እ?
መጀ- የተሞላለህ የት ነው?
ምን እንትኑማ ትክክል ነው።
ኦኬ የተሞላ ቦታ ቦታማ ልክ- ትክክል ነው እኮ። አዎ እንዴ ሁለት ሰዓት ከምናምን ነው እኮ ለዛ አይ ነው ጋራ ፒን ነው አድርጊልኝ።
ጋራ ነው ያለው ስትለኝ ነው ፈዋድ። እሺ አይደለም አይ እንደዛ ነው እንደዛ ነው።
እሺ ሰዓት ስለሄደ ነው ስለዛ ነው።
እሺ ችግር የለውም።
ደህና ደሩ።
እሺ ደህና ደህና ተደወለ አይቀርም ደህና ደህና እደውላለሁ። አንድ ስልክ የለኝም ልገባ ነው ወደ ቤት ያልኩ። ተይ ተይ።
እሺ ሰላም አሜን ደህና ደህና ብቻ በቃ ደህና ደሩ። ይግባ እሺ ተው። እኔ ልዝጋው
አዎ።